Hello hello
hello hello
hello hello
አይሰማም።
አይሰማም አቤት
ሜላት እባላለሁ ከዶክ ናህር real estate ነበር ምደውለው።
እ?
ሜላት እባላለሁ ከዶክ ናህር real estate ነበር ምደውለው።
እ, ፍላጎቱ ካለሽ የተወሰነ መረጃ ልሰጥሽ ነበር።
እ፣ ከ real estate ነው ያልሽኝ?
አዎ እስቲ ምናልባት እ፣ ከይቅርታ ጋር ነው ስብሰባ ይዤ ነው ከአንድ ሰዓት በኋላ እኔም ራሴ ልደውል በዚህ ስልክ ይቻላል፣ ደውይ።
እሺ thank you